Hello?
Hello
ጤና ይስጥልን።
ጤና ይስጥ- ሰላም ናችሁ?
ሰላም ኢትዮ ችክል ነው የደወልከው?
አዎ ትክክል ነው። ከባህር ዳር ነው እንደውለው።
ስምህን ንገረኝ እስቲ።
ገዳሙ
ገዳሙ እ፣ ገዳሙ አዎ፣ ገዳሙ።
ገዳሙ ከፍ አለ ከፍ አለ ገዳሙ ከፍ አለ።
እህ፣ እሺ ገዳሙ አይ ከፍ አለ። መረጃ ልጠይቅ ፈልጌ ነው የወረፋ
እሺ
እንዴት ነው አሁን ያለው ሁኔታ? ወረፋ አለ ምናምን እ፣ ስላሉኝ ምናልባት ላረጋግጥ ብዬ ነው።
እሺ እ፣ የእኛ ተወካይ አለ አይደል እዛ አካ- አካባቢ?
አ- አ- አሉ አሉ አዎ።
አዎ ማለት እሱ ነው የቀጠረውን እዛ አካባቢ በ- መቼ ሊደርሱ እንደሚችሉ በስንት ቀን ውስጥ ሊደርሱ እንደሚችሉ የእኛ እም፣ ተወካይ እዛ አካባቢ ያለው ነው የሚነግርህ።
ነው እሺ እሺ የእሱን እ፣ ስልክ ቁጥር ያው።
ንገረኝ እስቲ።
ዜሮ ዘጠኝ አስራ ዜሮ ዘጠኝ ዜሮ አራት እህ፣
ዘጠና እህ፣
ስልሳ አራት ሰባ ሶስት ስልሳ አራት ሰባ ሶስት ነው። ባህር ዳር ነው።
ባህር ዳር አዎ።
የዶክተሩን ስልክ ያው አለ እነ እነ እነ አለኝ አለኝ አዎ አለ?
እነሱ ጋር communicate አደርጋለሁ ያው እደውልለታለሁ።
አዎ።
ግን የበለጠ እናንተ ጋር ምናልባት እርግጠኛ ማለት በዚህ ቀን እንትን ስለማይሉ ብዬ ነው። ምናልባት የተ- የተሻለ መረጃ ካለ ብዬ ነው እንጂ እነሱም ጋር በቅርብ ያው communicate አዎ እያደረኩ ነው።
ምንድን ነው እኛ ጋር ም።
አሁን እኛ ጋር የምትደውለው ምንድን ነው አ፣ ሌላ የተለየ ቅሬታ ሲኖር እንዲሁም ደግሞ የዶክተሮቹ ስልክ ካልሰራለህ እንዲሁም okay፣ አ፣ አይ።
አዎ እንጂ መጀመሪያ ከነሱ ነው መረጃ የምትጠይቀው እሺ እሺ አይ ሌላ አዎ።
ቅሬታ ስኖር ነው እሺ።
እንደዚህ የምትደውለው አመሰግናለሁ እሺ እሺ